ሄሎ ሄሎ መልሼ ደወልኩሎት እሺ እናቴ ተመላሽ ተደርጓል። በንግድ ባንክ ነው ተመላሽ የተደረገሎት።
በንግድ ባንክ አዎ ሰናይት ንግድ መኩሪያ ባንክ አካውንቴን በምን አግኝታችሁ?
እዛ ላይ በሞሉት አማራጭ ነው ያው እኛ የምንመልሰው system ላይ ባመጣልን ማለት ነው።
እንዴ አካውንቱን ንገሪኝ እሺ የገባበትን።
እ ቴሌግራም ላይ share አድርጌዎታለሁ ግን ልንገሩት እሺ ንገሪኝ።
አስር ሺህ አስር ሺህ ዘጠና ሁለት ዘጠና ሁለት ሀምሳ አራት
ሀምሳ አራት ሀምሳ አምስት ሀምሳ አምስት ሀምሳ ዘጠኝ ገብቷል?
አዎ ገብቷል። ቴሌግራም ላይ check ያድርጉት። ልክ እሺ ላኪልኝ ልየው።
ልክ ያለው check አድርጉት።
እሺ እሺ እሺ እሺ መልካም አመሰግናለሁ።